હેલો ሄሎ ሁሉ ስፖርት ነው የምንረዳውት
ምንድነው አዋጅ ብዬ ገባልን አይደለም ጌ ለሰው አይደለም ምንድነው አዲስ ነገር አለ
ከጫጫታ ይወጣሉ ወንድሜ ጫጫታ ነው የሚሰማኝ
ሰላም
ጫጫታ ቦታ ውስጥ ነው ጫጫታው ነው እየተሰማኝ ያለው አሁን ይሰማል ሄሎ ሄሎ
ይሰማኛል
ምን ልርዳዎት
OTP እየገባልን አይደለም OTP network ችግር ነው ይገባሉታል ይጠብቁ
አይ የኔትወርክ ችግር ነው አ
እሺ አመሰግናለሁ